Hello ሰላም ጤና ይስጥልን ችብችብ
ሄሎ ጤና ይስጥልን።
ጤና ይስጥልን።
Order ለማዘዝ ነበር።
Okay application አለዎት? በ application ነው ማዘዝ የሚችሉት።
ነው okay። App ኡ ምንድን ነው የሚለው?
ChipChip የሚል አለ።
እህ እህ ChipChip
ቲፕ ቲፕ።
አዎ
Okay። በሱ እሱን ያውርዱና አዎ አጠቃቀሙ ይጠ- Price ኡን ይደው- እንዴት ማወቅ እንችላለን?
ምን
Price ኡን እዛው አለ application ኡ ሁሉም አለ ያለ product እኛ ጋር ያለ product እስከነ ዋጋው እዛ ነው። ገ- በ group እና individual አለ። በ group ሲሆን ዋጋውም ይቀንሳል፣ የ driver ም በነፃ ነው። Individual ሲሆን ደግሞ የ driver መቶ ሀምሳ ይከፍላሉ፣ ዋጋም ይጨምራል።
በ group ከስንት ሰው በላይ በ group መሆን አለ?
ማለት ሶስት ሰው ነው።
እሺ፣ ይዩትና ያልገባዎት ነገር ካለ ደው- ይደውሉልን።
እሺ።
እሺ፣ መልካም ቀን። አመሰግናለሁ።